ጤና ይስጥልኝ ጤና ይስጥልኝ አሪፍ ሰላም ነኝ እባክዎ የሚለብደው
አሪፍ ናችሁ?
በስ የሚለብደው ስሜ
ባለፈው ሪፖርት አድርጌው ነበር፣ ግን እስካሁን እኮ መፍትሄ አላገኘም ነው ናቸው።
በዚህ ስልክ ቁጥር ነበር ያስመዘገቡት ወይስ
ምን አልክሽ?
በዚህ ስልክ ቁጥር ነበር ያስመዘገቡት?
ሪፖርት አድርጌው አዎ አይ በዚህ ስልክ አይደለ፣ ሌላ ስልክ ነው።
በዚህ ስልክ ቁጥሩን ንገሪኝ።
ዜሮ ዘጠኝ አርባ ዜሮ ዘጠኝ አርባ
አስራ አንድ አስራ ሁለት
ስንት አለኝ? አስራ አንድ አስራ ሁለት አዎ ዜሮ አንድ እሺ፣ አንዴ መስመር ላይ ጠብቁኝ።
ዜሮ ዘጠኝ አርባ አስራ አንድ አስራ ሁለት ዜሮ አንድ አዎ፣ አንዴ መስመር ላይ ጠብቁኝ ልፈልግ ነው። ተካልኝ አልሰው
አዎ ተካልኝ ሰው
አንድ ሺህ ብር deposit ተደርጎ አልገባሉት አልገባም ነው ወደ ኩዊክ ብር።
አዎ
ደንበኛችን እዚህ ጋር ተመዝግቦ እየታየሉት እንደሆነ ነው የሚያሳየን።
እና እሺ ቆይ ችግሩ ምንድን ነው?
ምናምን ደንበኛችን
አይ እኮ እስካሁን እኩል አልተመለሰልንም።
መስመር ላይ ያለው ደንበኛችን መስመር ላይ ያለው ይሰማታል?
አዎ እሰማለሁ።
እሺ ይሄኛው ከአራት ቀን በፊት እየተደረገ transaction ነው። ሲሆን እንደማየው እየታየሉት ነው በእኛ በኩል። እኔም አሁን በድጋሚ እ አሁንም በድጋሚ እኔ መዝግቤ አስተላልፍላችኋለሁ ለሚመለከተው አካል። ያው አጋጣሚ ዛሬ ስላልገቡ ነው። እ ተስተካክሎ ሲጨርስ ግን ራሳችን ደውለን እስኪ ምን- ምን- ምን ያህል ጊዜ ይጠብቃል?
ምን አለኝ ደንበኛችን ምን ያህል ጊዜ ይጠብቃል?
ያው ይሄን ያህል ጊዜ አንልም። ይሄን ሳምንት system ችግር ስላጋጠመ ነው። ብዙ እንደዚህ አይነት case ያጋጠሟቸው ሰዎች አሉ። ያው በወረፋ ነው እያስተናገዱ ያሉት። እሱም እሺ።
በወረፋው ይስተናገዳሉ። ሲያልቅ ግን እኛ ራሳችን ደውለን እናሳውቃለን።
መሆናችሁ ግን በጣም ልብላለሁ እኮ screenshot ልኬላለሁ። በቃ Telegram screenshot እኮ ልኬላለሁ።
አዎ ልክ ነው። ደንበኛችን የተፈጠረው ችግር ይገባናል። በጣም ይቅርታ እንጠይቃለን። አሁንም እኔ በድጋሚ ግን አስተላልፍሎታለሁ። እ ያው ሲመጡ ይስተናገዳሉ። እሺ፣
ችግር የለም። በቃ እጠብቃለሁ። እሺ እሺ፣ መልካም ቀን።
እሺ፣ እሺ